ሄሎ አዎ ስስታ
ሰላም ጤና ይስጥልን ቤት አዎ ውትድሮ እና ምናምን ወደ አብሴን የኔ አካውንት
ዊዝድሮ አድርገ ነው አዎ ጠብቁ ጠብቁ አልገባም ገና መቼ ነበረ
ላ- ላ- እሁድ ነው ዛሬ ዛሬ እም፣ ትናንት ነው ሳ- አዎ ትናንት ነው
እሺ ቤት ቤት ቁጥሬ ነው ቼክ ላድርግልክ እሺ ሰለስተ
እሺ ዜሮ ዘጠኝ ሰላሳ ስድስት
ዜሮ ስድስት ሀያ ዘጠና ዘጠና
ዜሮ ስድስት ሀያ
ዘጠና ዘጠና ዘጠና ዘጠና እሺ ስንት ብር ነበር
ሶስት ሺህ አምስት መቶ ነው እሺ ጥሩ። ሄሎ አዎ ስስታ እ ሶስት ሺህ አምስት መቶ ነው ያልከኝ?
አዎ
እሺ ያው process ላይ ነው የሚለው።
process ላይ ስንት አዎ።
ሰዓት ይጠብቃለህ?
እሺ የቻፓን ቁጥር ልስጥና ደውለህ ታናግራቸዋለህ?
እሺ sir
እሺ ዜሮ ዘጠኝ ሰለስተ
ስልሳ ስልሳ ሰባ ሁለት
ሰባ ሁለት አርባ ሁለት ሰባ ሁለት